አሎ
ሄሎ ሄሎ፣ ቴሌዊ ጤና ይስጥልኝ። አባኮት አቤት። ምን አሉኝ?
ብዙ game ተጫውቼ
እ እ ብዙ game ተጫውቼ
ምን ተጫውቼ ነው ያለኝ? ይቅርታ
ምናምን እሺ።
ምንም ምልክት አያመጣም። ምንድን ነው?
ምንድን ነው የፈለጉት? ምንድን ነው ሲጫወት ነበር?
ቴሌዊ game game ቴሌቪዥን ነው?
አዎ እሺ።
እ ምንም እ ምልክት አያሳየኝም። ምልክት game ሽልማት ምናምን እም።
ነገር አያሳየኝም። ምንድን ነው? ቆይቼ ሽልማቱ ስላልደረሱት ይሆናል። እዛ ላይ እኮ እንዳጡና እንዳላጡ እ ምን አልሽ?
ሄሎ
ሄሎ ሄሎ፣ ይሰማል?
እዛው ላይ ነው የሚነግሩት። ግን እርስዎ የቴሌቪዥን ደንበኛ አይደሉም።
እሺ
ሰን አድርገውታል እኮ አይደለም
አዎ
እኮ ትኬቱን ተጠቅሞ ጨርሶ unsubscribe አድርጎታል። እ፣ ትኬት ገብቶለት ነበር ትኬት ገብቶለት ነበር አስራ አምስት ደቂቃ አሸንፎ ነበር ገብቶለት ነበር። እሱም free ፕሌን እና ትኬት ሲሸለሙ ነበር። እሱንም ተጠቅመውበታል
አዎ
እኮ ስለዚህ ሌላ ቀጣይ ቀን ነው የሚጠብቁት ብዬታለሁ እኮ
አለ እሺ እሺ እንጫ- እንጫወታለን እሺ እሺ